hello ጤና ይስጥልኝ።
ፊኒክስ ቀን ነው።
አዎ ፊኒክስ ነው።
ሰላም ነው።
ሰላም አለ እንዴ?
እስኪ ያለውን ነገር ታስረጅኛለሽ?
እሺ እኔ ቤት የተወሰነ ፈለ- ቤት ቤት ፈልጌ ነበር። እ? እ?
እሺ እኔ የተወሰነ መረጃ ነው የምሰጡት። ቢሮ ነው ቀጠሮ ማስይዝልዎት።
ቢሮ ቀጠሮ ነው።
አዎ የት አካባቢ ነው ያሉት?
እ፣ ሜክሲኮ አካባቢ እኮ እዛ እኮ ቢሮ አለን ልደታ እንትኑ ጋር
ምኑ ጋር ልደታ ፍርድ ቤቱ ይሄ ነጭ ህንጻ ካወቁት መርካቶ የገበያ ማዕከል የሚል መስኮት መስኮት ያለው ማን ህንጻ? እሺ
ከፍርድ ቤት ትንሽ እንደተሻገሩ መርካቶ የገበያ ማዕከል የሚል
okay። ወደ መርካቶ የሚያስኬደው መንገድ ነው። ፍርድ ቤት አዎ ጋር?
ወደ ፍርድ ቤቱ አዎ ፍርድ ቤቱ ጋር አይደርሱም፣ ግን ነጭ ህንጻ የለም ይሄ መስኮት መስኮት ያለው ህንጻው ይታወቃል። አራት ማዕዘኑ
አሃ።
ከአዋሽ ሌላ ባንክ ምን- ወረድ እ?
እንዳሉ ከአዋሽ ባንክ አዋሽ ወረድ ባንክ?
እንዳሉ አዎ በቃ እሺ።
እዛ አለን። ያው ሙሉ ስለዚህ መረጃ ለማድረግ- እንዲያገኙ ብዬ ነው እ
እዛ ሄጄ ላናገር።
አዎ እዛ ቢመጡ ሙሉ መረጃውን ያገኛሉ ብዬ ነው የሚፈልጉትን እንዲመርጡ።
ስንተኛ ሱቅ ላይ ነው?
ground ላይ ነው። ሲደርሱ ይደውሉን፣ ወተን እንቀበሎታለን።
እሺ በቃ change።
ማን ልበል ስምዎትን ይቅርታ።
ሀብታሙ እባላለሁ።
እሺ ምን ላይ ነበር ማስታወቂያችን የሰሙት?
እ?
ምን ላይ ነበር ማስታወቂያችን የሰሙት?
እንትን ላይ ነው ምንድን ነው የሆነ አሀዱ ሬዲዮ ላይ ነው።
እሺ አዎ ልክ ነዎት። እሺ እ?
እሺ አዎ ልክ ነዎት።
አዎ እዛ ነው የሰማሁት።
እሺ ምሳ ሰዓት ስላለን በቃ ይደውሉልኝ።
እሺ እሺ